કરશો ለሚኩራ ወረዳ ስድስት ነው። አሁን ላይሰንስ እየጫንላችሁ ነበር። የማንን አሻራ ነው የምታስገባው?
የኔ የራሴን አድሜ እኮ እያለህ ያለው አይተሃል። ልክ አሻራ ልክ አይደለም ነው። ስለዚህ ትክክለኛ የሰጠውን አሻራ አስገባ እንጂ ሰርተዋል እንትኑ።
አይ አሻራዬ ነው። አ- አሁን በቃ ተውና ያንተን በ- በ- የሌላውን ሰው በሌላ አስገባ።
በ- በሌላ ላይ በሌላ ሞክር እንጂ ያው እየሰርቷል። ይሄ አሁን ያሳየው አሻራ ልክ አይደለም ነው እንጂ በቃ ያው ሰውየው ጨርሻለሁ ብሏል። wait minute please try again ብሎ እ፣ እሺ፣
በቃ እሺ፣ በሌላ ልግባ። እሺ።
በሌላ ግባ።
እና እስኪ ሌላ ልግባ።
አንድ ይሄም እ፣ እንትን ልበለው እሺ፣ ሴቭ ላድርገዋል። አንድ የቺን እ፣ ፋይል ለሌላ ቀን ስለሚጠቅመን ፋይል ኮፒ የዚህ ያ ደግሞ ሌላ አምጥቷል። በቃ ቺን ላጥቷት
እስኪ ልግባ።
አሁን አጥፋውና አሸናፊ የሚለውን በሌላ ሰው ግባ እንየው።
እሺ።
ሌላ አለ እንዴ? ይሄ አለ። ሌላው አየ፣ ሌላ አላችሁ የተበላሸ?
የተበላሸ አለ። አዎ።
እሱ ምንድን ነው የሆነው?
አይ እ፣ ከመጣው ጀምሮ እንትን አይሰራም ወይ ብቻ ነው የሚሰራው። እሱ ነው አሃ።
አሻራው። የ- መርሴስ አይሰራም።
እሱ እኮ ስንት ኮምፒውተር አላችሁ ከእሱ ጋር? በረ ስድስት አምስት ከእሱ ጭምር አምስት?
አ- አ፣ ስድ- ስድስት ነው ኮምፒውተር ያለ ነው። አንዱ ቨርሰሱ አይሰራም ግን ወይብ እየተጠቀመችው ነው። cashier ጋር ነው ያለው።
አዎ። ስለዚህ ይሄ አ፣ ይሄ ከሰራ አምስት ይሰራላችኋል ማለት ነው።
አራት አራት አራት አ፣
አ፣ አንድ ሌላ አምስተኛ ነበረ አይሰራም ነው
ነበር እሱ እንትን ኪቦርድ ያውትን ይጠይቃል። ገና አልተስተካከለም። እዚህ ካለ እንትን ይፈልጋል።
እስኪ ምንድን ነው እኔውና
እኔው?
እንታሁን እኛ ላይ የደረሰን መረጃ ለሚቆራ ላይ በላይሰንስ ምክንያት ሰው እያጉላሉ ነው ነው አጠቃላይ ከክፍለ ከተማ የተነገረ እንትና ባጫ ነው ሰፖርት እንድናደርጋችሁ ስልካችሁን የሰጠን ነው።
አ፣ እሱ ምንድን ነው እንትን የ keyboard layout አለች አይደለ? እሷን ያስመርጣል ግን መርጥ መርጠን ስንገባ አይገባም። እ?
ቆይ፣ እ፣
የአሁኑ ገብቷል።
ይሄ ገባልህ?
አዎ እሱ ገባ።
በቃ ስለዚህ አሻራህን check አድርግ እንጂ ይሄኛው ሰርቷል። በቃ ይሰራል።
በቃ ቆይ ሰው እያለበት ነው አተንከንክ
በቃ ነው።
ፊዚክ አሁን ቦ መንተናንስ እስከሚደረግ ድረስ ነው የምንጠብቀው። ያው አምስተኛውን እስከዛ አሁን ፋይናንስ እየተጠቀመች ያለውን እናስተካክለው። እኔ ዲስክ ልስታ አንችልማ እ?
እዛ ላይ የተጫነው እዛ ላይ ስለሆነ እዛው ራሱ ላይ ነው ቼክ የምናደርገው። ደግሞ ፋይናንስ የምትጠቀመው ከሆነ ፋይናንስ ስለሆነ ብቻ ይሄ ሰርቶላችኋል። በቃ አራት አላችሁ አሻራ ማለት ነው።
አራት አለ በቃ እሺ፣
እሱ እሱ እሺ።
እሱ እሱ